ሄሎ ሄሎ ሰላም ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን። ፕሪንስቶን
ሚኒስትር አሁን ነው አዎ
እ፣ አክሲዮን እንትን ምናምን ማስታወቂያ ሰምቼ ነበረ ነው አዎ አዎ።
እ፣ እንዴት ነው እንትኑን እንትኑን ለመግዛት
እሺ አሁን ስምና ስልክ ነው እየመዘገብን ያለ ነው። ሐምሌ አንድ ላይ ደውለን ሙሉ information ኡን እና ወደ office መምጣት ካለቦት ደውለን እንዲመጡ እናደርጋለን። መጀመሪያ መረጃውን ነግረኖት አሁን ስምና ስልክ ነው እየመዘገብን ያለ ነው።
እሺ ልመዝገብ ታዲያ አዎ ስሞትን ማን ልበል ቢኒያም ጌታቸው እሺ ምን ላይ ነበረ ማስታወቂያችን የሰሙት?
እ፣ ሬዲዮ ላይ ነው አሀዱ ላይ ነው የሰማሁት እ፣ okay ሬዲዮ ላይ እሺ። ስልኮት አስራ ሁለት ቤት መጨረሻው ዜሮ አራት ነው አይደል?
አ እሺ እሺ እንደውሎታለን። መልካም ጊዜ ነው።
እሺ